hello ጤና ይስጥልኝ። ሲወቱ አስመዝግቤ የነበረ ሶስት ቀን አልፎታል፣ አልመጣልኝም።
አሁን በደወሉበት ስልክ ነበር ያስመዘገቡት።
አዎ አስራ ስምንት ሰማንያ ሶስት B ticket ቁጥር
እሺ፣ ለመኛችሁ ትንሽ ይጠብቁኝ።
እሺ
ሰላም ባርና ሬስቶራንት ነው።
አ
እሺ፣ ለመኛችሁ ጥያቄዎች ወደሚመለከተው አካል ተላልፎለታል፣ ግን እስካሁን ካልመጣለት ያው ድጋሚ እንዳልመጣለት አድርጌ አስተላልፍለታለሁ።
እኮ አልመጣም። ያው ቅሬታ ንገሩ ለኛ ሶስት ቀን ካልመጣ ስላልሽኝ ነው የደወልኩት።
አዎ ልክ ነው፣ ልክ ነው። ለመኛችሁ መደወሉት ልክ ነው። አሁን እንደ ቅሬታ አድርጌ ደግሜ ወደሚመለከተው አካል አስተላልፋለሁ።
እሺ ሌላ መረዳት ነገር አለ?
ያው ሌላ ምን ተረጅኛለሽ? ያው እንግዲህ ይሄን ነው።
ስለደወሉ እናመሰግናለን። አገልግሎት ላይ ስለሌለትን ሀሳብና አስተያየት ከሚሰሙት ድምጽ ላይ አስቀምጡ።